ባንተ ነው ጌታ እዚህ መድረሴ ጸጋ በሶልኝ ሆነ ሞገሴ ስምታትሟል በስንክሳሬ አንደምታዬ ነህ ለዛሬው ክብሬ ባንተ ነው ጌታ እዚህ መድረሴ ጸጋ በሶልኝ ሆነ ሞገሴ ስምታትሟል በስንክሳሬ አንደምታዬ ነህ ለዛሬው ክብሬ ሀብታም ነህ ስትለኝ ከዓለም ነዎች ምርጥ መች እንደ ሌሎቹ ደም ግባቴን አየህ የዓለም ብልጽግና በሰማዩ ሚዛን ድህነት ነው ለካ በሚታይ አይደለም አይንን በሚሞላ አንተ ስትለካ በአንተ ነው ጌታ እዚህ መድረሴ ጸጋ በሶልኝ ሆነ ሞገሴ ስምታትሟል በስንክሳሬ አንደምታዬ ነህ ለዛሬው ክብሬ በትከሻ ሆኜ በእንባ ያጥባለሁ እንደ ተሸከምከኝ መቼ ዘነጋለሁ አደረሰኝ እንጂ ደረስኩኛልንም እኔ አፌም ሞልቼ በዘመኔ ሁሉ እጆች ሲሰሩ ስላየው ባይኖቼ በአንተ ነው ጌታ እዚህ መድረሴ ጸጋ በሶልኝ ሆነ ሞገሴ ስምታችሟል በስንክሳሬ አንደምታዬ ነህ ለዛሬው ክብሬ ጥልቅ ነው ለሰዎች የባሪያ ከፍታ ምስጢር ነው ያላንተ በሥጋ ይፈታ እንዲሰራ ብሎ የሰራኝ ረስቶ ሰው በኔ ይደነቃል። ይህ ሁሉ ግን ካንተ ያንተ ና ስላንተ ጌታ ባንተ ሆኗል። ባንተ ነው ጌታ እዚህ መድረሴ ጸጋ በሶልኝ ሆነ ሞገሴ ስምታትማል በስንክሳሬ አንደምታዬ ነህ መመኪያ ክብሬ ጥልቅ ነው ለሰዎች የባሪያ ከፍታ ምስጢር ነው ያላንተ በሥጋ ይፈታ እንዲሰራ ብሎ የሰራኝ ረስቶ ሰው በኔ ይደነቃል። ይህ ሁሉ ግን ካንተ ያንተ ና ስላንተ ጌታ ባንተ ሆኗል። ባንተ ነው ጌታ እዚህ መድረሴ ጸጋ በሶልኝ ሆነ ሞገሴ ስምታትማል በስንክሳሬ አንደምታዬ ነህ ለዛሬው ክብሬ
ስንጀምር የረዳህን ስንፈጽምም ያተረፍከን የአባቶቻችን አምላክ ጌታ እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ከምድር እስከ